hello ሄሎ
ወይ ወይ ደህና ነህ ማች
አለ አንተ እ
አለች ምን አይነት ከስተመር ነው የደወልከው ብለህ ነው?
እንዴ ማን ነው ደግሞ የስራ ስልክ መስሎኝ ጠቃ አንድ አንድ አንድ ጊዜ እ እኔ ነኝ እኔ ነኝ ትላለህ። ማታ እኮ ረስቼው
ምን የ- ልጅቷ ስራ የምትፈልገዋል
እ ስራ ታላለች አላልከኝም?
አ አ እሺ
እ ወሎ ሰፈር ነው። አምስት ሺህ ብር ደሞዝ ነገ ክ- ፋይሏን ይዛ ትምጣ አለኝ።
ወሎ ማለት ከጎሮ አይርቅም አለች ወይ ኧረ ቅርብ ነው ማቲ።
ጌታን ስንት እንዴ አንተ እኔ እኮ እስከ ቸርች እኮ በእግሬ ነው የምመጣው ከመስቀል ስለዋል ወሎ ማለት የቱ ጋር ነበረ ወሎ ሰፈር እዚህ ቅርብ እኮ ነው። በእግሯ ራሱ መምጣት ትችላለች።
ቤት ነው የምትሄደው በምንድን ነው የምትሄደው በቦሌ
ቦሌ ከቦሌ ወዴት
ከቦሌ እ፣ ወሎ?
እንትን፣ ወሎ ሰፈር በእግሯ ራሱ መ- መምጣት ትችላለች። ጠዋት ስለሆነ ዋት ነው። ወደ ቤቷ ስትመጣ ደግሞ በእግሯ በ walk አርግታ ቦሌ ጋር ትይዛለች።
እ፣ ወሎ ሰፈር ማለት ከቦሌ ነው ታክሲ የምትይዘው ማለት ነው አዎ አለመያዝ ትችላለች። በእግሯ
እ?
በእግር መምጣት ትችላለች። ቅርብ እኮ ነው።
እሺ በቃ ስልደውላትና ልንገራት አምስት ሺህ ብር ነው ያሉት አዎ እና ኮሚሽኗ ደግሞ ሁለት መቶ ሺህ ነው ቤ- አንድ ቤት ከሸጠች።
እሺ በቃ ያለው ነገር ልንገራት።
አሁን ሌላስ?
እስኪ ደውልልኝ በእኔ ስልክ ልወጣ እሺ ስለሆነ አንቺ እሺ አንቺ የኔ ናት።